hello አሁን
አሁን አሁን ይሰማል። አሁን የት ነው አለኝ የምሰማ hello okay በቃ አመጣለሁ። እሺ እዛ ነው እኮ እሺ እሺ እሺ እሺ
ወይስ ይመችዎት?
ችግር የለውም። በቃ መጣና እዛ ያው እንትን እሺ እሺ ወንድሜ አመሰግናለሁ።